ገና ነው ያሉት ቀጠሮ ይመጣል ለካ ተከብሮ ሊያበረኝ ድንገት አፋቅሮ
አዲስ ስሜት አቦ ሰማይ ምድር ዳቦ ሳላስብ ጸልዬ ተኛው ልብዬ ስነሳ ቀን ተውቦ ልብህን መች አስቦ አይናችን ተጠራጥሮ አስያዘኝ አደፋፍሮ
ጠጋ ጠጋ ጠጋ ልቤ ላይ እስክመጣ መጣ መጣ ከሰማይ ፍቅር ፍቅር ፍቅር ስልጋይ ችኮል ችኮል ችኮል አርገኝ እንደ ቢራቢራ ስር ብር እንደ ቢራቢራ አንቱ ስር ስር ስር እንደ ቢራቢራ ክንፍ ክንፍ እንደ ቢራቢራ እንደ ቢራቢራ ስር ብር እንደ ቢራቢራ አንቱ ስር ስር ስር እንደ ቢራቢራ ክንፍ ክንፍ እንደ ቢራቢራ ሰብ እንሰብሰብ
አዲስ ስሜት ዳቦ ሰማይ ምድር ዳቦ ሳላስብ ጸልዬ ተኛው ልብዬ ስነሳ ቀኔ ደምቆ ልቤን መች ጠብቆ አይን አይንሽ ተቀጣጥሞ አስቀረኝ ፍቅርሽ ጥሞ
ነጋ